ትናንትና ብር አሳልፌ ነበርና አልደረሰም። ወደዚህ ወደ ወደ ሁሉ ስፖርት ከቴሌብር ወደ ሁሉ ስፖርት ከዛኛው ከቴሌ okay ከቴሌ ብር የተላከለትን text screenshot አድርገው በቴሌግራም ይላኩልን።
ልክ- ልክ ያለው ሁለት ናቸው። አንድ ሰማንያ ብር አንድ ስድስት መቶ ብር ልክ ያለው ማን ነው የቴሌግራም ስሞት?
በ- በ- የ- የ- ይሄ ስልክ ነው የቤት አስራ ሶስት ወይ- የቴሌግራም ስሞት ማን ነው?
የቴሌግራም እ, ወይ ኢዛና ነው ወይ ዕጻይ ነው የሚለው ኢዛና ወይ ኢዛና ነው ወይ ዕጻይ ነው።
ኢዛ- ኢዛና ህሉፍ ነው።
አዎ አዎ
ስንት ብርና ስንት ብር ነው ያሉት?
ሰማንያ ብርና ስድስት መቶ ብር
ሰማንያ ሁለት ብርና ስድስት መቶ ብር።
ኦ ያው ከነ መላኪያ ነው ሰማንያ ሁለት ያ ያው ስድስት አስራ አምስት
እሺ አስተላልፈነዋል ደንበኛችን።
እሺ thank you thank you እሺ እሺ እሺ እሺ